የት ነው የምትከፍይ? ገንዘብ ቤት ሂጂና እስኪ። Hello አቤት
እንትን MRI ለማስነሳት ፈልገን ነበረ lumbosacral እሺ ከየካቲት አስራ ሁለት ሆስፒታል እሺ ይኖራቸዋል?
አለን
እሺ ዋጋው ስንት ሲሆን?
ምንድን ነው ያሉኝ? ይቅርታ lumbosacral MRI
contrast አለው without ነው without contrast
አራት ሺ አምስት መቶ አምስት ብር አራት ሺ አምስት መቶ አምስት ብር አዎ።
እሺ አምቡላንስ መጥቶ መውሰድ ይችላል ወይስ አዎ።
መጣ? እሺ አምቡላንስ ጨምሮ ነው አይደል?
ምን አሉኝ?
አምቡላንስን ጨምሮ ነው ዋጋው?
አዎ
እሺ የት አካባቢ? okay በቃ እሺ። የካ መልሼ ልደውልልሽ አንቺን ነው የማገኘው ወይስ?
እሺ እሺ ደውል እሺ አራት ሺ አምስት መቶ ሀምሳ